ሄሎ ጤና ይስጥልኝ። ከችፕችፕ ነበር የምንደውልልዎት።
okay ስለ service አችን ያለዎትን አስተያየት ለመቀበል ነበር የደወልነው። ተመችቶታል service አችን?
በጣም ነው የተመቸን። በጣም በጣም ጥሩ ነው። በዚሁ ቀጥል።
እሺ እናመሰግናለን። ሌላው platform ኡ ላይ ካዩት ውጪ ይህን product ብትጨምሩ more ከእናንተ order ማድረግ እንችላለን ብለው የሚነግሩን ነገር አለ ወይም ብታስተካክሉ?
ሌላ አሁን በዚህ ሰዓት ምንም የለም። ጥሩ ነው ያለው ነገር በጥሩ ሁኔታ እየታቸው ነው።
አሪፍ ነው። ሁሉም ተመችቶታል። product quality ው ላይ፣ delivery date ኡ ላይ፣ customer በጣም።
service ላይ ሁሉም ተመችቶታል።
በጣም አሪፍ ነው። በጣም እኔም እሺ ተመችቶኛል።
እሺ፣ እናመሰግናለን።
እጅግ ስለተጠቀሙ እናመሰግናለን። መልካም ምሽት።
እናመሰግናለን።